ጤና ይስጥልኝ ጊዜ ኢትዮጵያ ደንኛ ባኩ ተመለጠው
አቤት። ሄሎ ይሰማል ይሰማል።
አዎ ይሰማል።
እሺ ደንበኛችን
ማሽን ነበር እ፣ ኦክሲጅን ያስተነፈሰብን የትራስ የድራፍት ማሽን ነው።
አ ምኑ ጋር ነው የሚያስተነፍሰው? ሰዓቱ ጋር ነው።
ላይ ጫፉ ላይ ከሰዓቱ ወደ መሀል ላይ ወላሂ ነው የሚያስተነፍሰው።
አ በጣም የሚያስለፍስ የቤቱን BGI ID ወይ ደግሞ PIN number ይንገሩኝ እንደመዘግብሎት። ይሰማል መስመር ላይ ነው ይሰማታል።